Hello ሰላም ጤና ይስጥልኝ። ፌቨን አለ እንደና ከወዳ vehicle manufacturing ነበር የደወልኩልሽ። ወዳ vehicle manufacturing እሺ
ስልክሽን ከአዲስ አበባ ዩኒቨርሲቲ ነበር ያገኘነው እና በ junior accountant open position ስላለ ድርጅታችን ውስጥ እሺ ነገ ጠዋት ሁለት ሰዓት ላይ የጽሁፍ ፈተና መጥተሽ እንድትወስጂ ነው የደወልኩልሽ።
የት ጋ ነው?
ለቡ መብራት ኃይል አርሴማ ቤተክርስቲያን ፊት ለፊት ለቡ መብራት ኃይል አርሴማ። እሺ እንትን ግን አልወሰድኩም፣ exit check አላረኩም፣ ጨርሻለሁ።
እም
በአንድ ኮርስ ምክንያት exit እንትን አላልኩም፣ አልወሰድኩም።
Okay።
course ኡን አሁን ጨርሻለሁ።
እስኪ ምናልባት እሱን check ላድርግና መልሼ እደውልልሻለሁ።
እሺ እሺ
Okay እሺ፣ አመሰግናለሁ።
ችግር የለውም።
እሺ